ጤና ይስጥልኝ ልጄ ኢትዮጵያ ረሃብን የዋጡት ምን አለበት
ኦክሲጅን አስመዝግቤ ነበር አልደረሰኝም እናት ሄሎ
ሄሎ አቤት አይሰማም ልጄ አንድ ቁጥሮትን ካዘጋጁ አሁን ይንገሩኝ እሺ ሀያ አንድ እሺ ሀያ ሁለት
እሺ አራት አራት ሀያ አንድ ሀያ ሁለት አራት
ሀያ አንድ ሀያ ሁለት አራት አ
እሺ ደንበኛችን ይሄ አሁን ትክክለኛ ቁጥር አይደለም
እኔ ከዛ የሚሰጡኝ ቁጥር እኮ ነው ወይ ከዛ የሰጡኝ ቁጥር ነው